አልደገምም ካንተ ጋር መሆን ሚናፈቅ እንጂ አይጠገብም ኢየሱስ ልቤ አንተን አለ አጠገቤ ሆነ ትናፍቀኛለህ ውድ ኢየሱስ ልቤ አንተን አለ አጠገቤ ሆነ ነና ነና የህይወቴ ትርጉም ኢየሱስ ነና ነና የህይወቴ ጣዕም ኢየሱስ ነና ነና የህይወቴ ትርጉም ኢየሱስ ነና ነና የህይወቴ ጣዕም ኢየሱስ ከገሃነም ጥርስ ባንተ መዳኔ በስቶ ሳያንስ በተከበበ መሃል ከተማ ሰላም ስትሆነ እረፍቴ ኮነ ቅጥሬ እንዳይናድ ባለም ሁካታ አብዝቼ እላለሁ አብረኸኝ ሆነ ናፈከኝ ጌታ እረፍቴ ኮነ ቅጥሬ እንዳይናድ ባለም ሁካታ አብዝቼ እላለሁ አብረኸኝ ሆነ ናፈከኝ ጌታ ነና ነና የህይወቴ ትርጉም ኢየሱስ ነና ነና የህይወቴ ጣዕም ኢየሱስ ነና ነና የህይወቴ ትርጉም ኢየሱስ ነና ነና የህይወቴ ጣዕም ኢየሱስ መሄድ መሄድ መሄድ ወደ አንተ መገኛ ለነፍሴ ነውና ርሃቧ ቀን አልልም ሌሊት አልልም አብዝቼ እፈልግሃለሁ የህይወቴ ትርጉም የመኖሪያ ዓላማ አንተ ጋ ነው ያለው። ኦ አንተን ጌታ እፈልግሃለሁ። ኦ አንተን ጌታ እፈልግሃለሁ ኢየሱስ